የለውም ደግሞ ሄሎ ሄሎ ሄሎ አይሰማም?
አሁን ይሰማል።
እሺ ይቅርታ መልሼ ደወልኩልዎት።
እሺ ጥሩ።
እ ቅድም አ- ወደ አምስት product አልመጣልኝም ብለውኝ ነበረ።
ልክ ነው። አዎ አዎ አልመጣልዎትም። በስም መመሳሰል ለሌላ ሰው እ፣ ስለተሰጠ ነው እሱኛው። ይሄኛውን ለነገ ላስገባልዎት ነበር።
ይሁን። አዎ ሁሉም ያዘዝኩት አዎ በቃ እሺ አለሁ ቆሎ ነገ።
ቆሎ፣ ፓፓዬ፣ ቲማቲም፣ እ፣ ሽንኩርትና ፓፓዬ ነው ያሉኝ አይደል?
አፕል apple ነው።
አዎ እሺ እሺ፣ ለነገ አስገባልዎታለሁ። ወሎ ሰፈር እ፣ driver ሲደውሉ ያንሱላቸው።
እሺ እሺ መልካም ምሽት። እሺ ቻው